ሄሎ ሀሴት ነኝ።
ሀሴት እንዴት ነሽ?
አለሁ እግዚአብሔር ይመስገን።
order ራስ ውጭልኝ ዜሮ ስድስት አርባ ስድስት ለምን በዛብኝ አልቻልኩም።
ዜሮ ስድስት አርባ ስድስት
እዚሁ ጠብቀኝ ቆይ ንገረኝ እነዛ
ሌላ ያልኩትን ነው እም፣ ዜሮ አምስት ዘጠና ሶስት ዜሮ አምስት ዘጠና ሶስት ዜሮ አምስት ስልሳ ዘጠኝ
ስንት ኦርደር ነው?
ዜሮ አምስት ሰላሳ ሁለት ሶስት ይዣለሁ የአራተኛ ነው።
እሺ አንዴ ቆይ
ኧረ ሀሴት መጠየቅ ራሱ አያስፈልገውም።
ቡሻ እሺ ፒዛ ፒጋ ቆይ አንዴ ጠብ- ቆይ እሺ አንዴ ግን ለዲስዋች ላሳውቅ ቆይ አንዴ
በቃ እኔ ልዝጋው መሰለኝ ክረውድ ላይ ነው።